hello
hello ሰላም ጤና ይስጥልኝ ሀምዲ
እሺ ከ WePlus ነበር ምደውልልህ የእኛ መተግበሪያ አውርደህ ነበር
አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት
ተጠቃሚ
እሺ አንተ አሁን የተመዘገብከው አሽከርካሪዎች የሚመዘገቡበት ላይ ነው እና ያንተን አሸናፊ የሚያደርግህን referral code እና እንዲሁም የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች ያሉትን WePlus Solution user user የምትለዋን ብታወርድ
እሺ እና እዛ ላይ ብትመዘገብ ለማለት ነው የደወልኩት። WePlus provider የሚለው አሽከርካሪዎች የሚመዘገቡበት ስለሆነ ነው።
እኔ ያለሁበት ቦታ ይሰራል እንዴ?
አንተ የት ነክ?
እዚህ ሀረር አካባቢ እ ሀረር
አዎ okay። እሺ፣ ወደ ክልል ከተሞች መምጣት አልጀመርንም። ወደዛ ስንመጣ እንደውልልሃለን። ስልክህን ይይዘዋለሁ።
እሺ በቃ እሺ፣ አመሰግናለሁ።